Hello
ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን አለን አሊባባዎች
አለን።
አለን ምን ከዚህ ከባንክ ጋር የተገናኘ አባዱላ መኪና ምን አላችሁ?
አባዱላ በአውቶማቲክ ይሆናል።
በ automatic በ van ይሆነኛል።
van ሳይሆን normal የህዝብ አለ ሁለት ሺ ሰባት ሞዴል
አይ በእንትኑ ነው በ van ኡ ነው የፈለኩት።
van D4D አለን።
እ እ D4D ዮ D4D እ D4D ዮ በአይናማው ማለት ነው።
አ ስንት ሞዴል ነው?
ሁለት ሺ ሁለት
ሁለት ሺህ ሁለት ሞዴሉ ትንሽ ወረደብኛ።
ወረዳ አ።
አ አ ሌላስ ትኩሳን ነገሮች ምን አላችሁ ከባንክ ጋር የተገናኘ?
አ፣ ትኩሳን የለንም ለጊዜው።
እም፣ ሌላ ምን አለሽ?
ሌላ በቃ ቴሌግራም አሊባባ dot net ብለህ ገብተህ ያሉትን መኪኖች ማየት ትችላለህ።
እም፣ በቃ እሺ።